ብር ይብላ ምርጥ ነው አለ። አንተ ቢሮ ደውሎ ካላነሱ የለም ሪከርዱን ትይዛለህ። ኦርደር ምናምን ይዘህ ተቃራኒ ሄሎ ሄሎ
ሄሎ አቤት ቤርሳቤ ነኝ።
ምን ላጣልሽ? ምን አባ ነው
ምንድን ነው ሪከርድ ትይዛለህ ምናምን የሚለው ማን ነው?
ይሄ የሆነ ልጅ ነዋ። ምን አይነት ኦርደር ነበር ንገረኝ። ምንድን ነው?
ላስተኩራል ሰስፔንድ ገባ እሺ እሺ ንገረኝ ንገረኝ።
ሰባ አስራ አንድ ሰባ አስራ አንድ አስራ አንድ ምን ሆነብህ?
ፒን ቦሌ የሚገኝ ለክተኸዋል?
አዎ በስመ አብ ስንት ለክቼ ምን- መጣልህ?
ምን ኪሎ ሜትሩ እ ኪሎ ሜትሩ ሶስት ይላል እኔ ጋር ሶስት ኪሎ ሜትር ይላል ሶስት ኪሎ ሜትር ማለት ሀምሳ አምስት ብር ስንት ነው የቆጠረልህ?
አርባ አምስት ብር
እሺ ሶስት ከመጣ አስተካክልሃለሁ ይልለካውና ሰባ አስራ አንድ አይደለ?
አዎ። ቅድስት
ቤርሳ ነኝ።
ቤርሳቤ እሺ
እሺ ቻው።
አንተ ምን ነው ስራን በልብን እያልኩ አይደል? ትጠብቃለህ ማርያምን